Hello ሰላም ነው ሰላም ጤና ይስጥልኝ።
እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን።
አሉ እግዚአብሔር ይመስገን። ስልካችሁን ከማስታወቂያ ላይ ነበር የወሰድኩት። ዩቲዩበር ምናምን ለመማር ነበረ እሺ ይቻላል።
እና እንዴት በአካል ነው ነው በኦንላይን ነው ትምህርት መውሰድ የፈለጉት?
የት ነው? ከ- ከ- በአካልም ቢሆን ከችግር ይችላለሁ።
ሊያዝ
ያዝ እና የት ቅን ቅድሚያ መረጃ መውሰድ አይቻልም?
ይቻላል፣ እነግሮታለሁ።
እሺ በአካል ከሆነ እ፣ የት እና እንዴት ነው መውሰድ ማለት በምን በምን ቀን እና የት ቦታ ነው መውሰድ የሚቻለው?
እሺ እያ- እያስረዳሁት ስሞትን እንደ- ልጠ- ለመጥራት እንዲመቸኝ ስሞትን ይነግርም ከይቅርታ ስሬ ብሩክ ብሩክ እባላለሁ።
ማናለኝ ይቅርታ ብሩክ እባላለሁ።
ብሩማን
ብሩክ አባቴ ነህ አባቴ ነህ።
እና አለሽ አሉ